ተናስኪን ጉዳይ ሄሎ ሄሎ እንዴት ዋላችሁ?
እግዚአብሔር ይመስገን እባላለሁ። ጉዳዩን ወንስ ምን ልርዳዎት?
አይ፣ እ፣ ስራ ለመቀጠር ነበር።
እሺ ሙሉ ስሞትን ይንገሩኝ።
ይመኙሻል ኃይሌ
ይመኙሻል ኃይሌ።
ኃይሌ። እሺ አዎ።
ይመኙሻል። የሚጠቀሙት ስልክ ይሄንን ነው?
እ? እ?
ስልክዎት ይሄ ነው?
አ ስልኬ ይሄ ነው።
ሀያ ሀያ አስራ ሁለት አስር እሺ እድሜው አዎ።
ስንት ነው?
እድሜ ሀያ ስምንት ሀያ ስምንት ስምንት የመኖሪያ አድራሻዎት ታቦት ማደሪያው
ቀር ጨርቆስ
ታቦት ማደሪያው ዘነበ ወርቅ ከፍ ብሎ ብዙ ቦታ ስላለ ነው። እሺ ዘነበ ወርቅ አዎ ታቦት ማደሪያው እዚህ ዘነበ ወርቅ።
እሺ እ፣ በምን ሙያ ነው እኛ ጋር መመዝገብ የፈለጉት?
እኔ በ sales ነው የሰለጠንኩት ለስድስት ወር sales እሺ ላይ እና እ፣ ደግሞ መርካቶ በልብስ ስፌት ሰራ ነበር።
በ tailor ነት ሰርተዋል።
አ በልብስ ስፌት።
እንደዛም እሺ ምን ያህል አዎ፣ ጊዜ የ- ልምድ አሉት?
እ፣ ማለት ልምዱ የለኝም። የሰው- የእንትኑ የልብስ ቤቱ ያው ዝም ብዬ በተነ እንትኑ ግን ልምዱ አለኝ። የሱፐር ማርኬቱ የስድስት እሺ ወር የስድስት ወር በጣም ጥሩ።
አዎ።
እሺ ይመኙሻል። ሙሉ መረጃዎትን ይዣለሁ። የእኛ ቢሮ የሚገኘው ጎተራ ፔፕሲ እሺ።
ፋብሪካው አካባቢ ነው። አንድ ቀን እሺ።
ቢሮአችን መጥተው ከተመዘገቡ በኋላ ነው የስራ ጥሪ የሚመጣሎት።
እሺ እሱን የምናደርገው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው ባለሙያዎች እሺ።
የምናስተናግደው። ለመቼ እሺ።
መምጣት ይችላሉ? ለመቼ ልያዝሎት?
እኔ ለማክሰኞ ለማክሰኞ።
አ እሺ እችላለሁ ማለት ነው። ቤት ስለሆንኩ እችላለሁ።
እኮ ሐሙስም ነገ ማክሰኞ- ሐሙስ ነው። ነገ ይችላሉ?
አይ ነገ እንኳን አልችልም።
እሺ ስለዚህ እኮ ለማክሰኞ ያዝኩሎት ሲመጡ ጠዋት ሁለት ሰዓት ተኩል ነው እኛ ጋር መድረስ ያለቦት። ያል- እንዳልኩት ቢሮአችን የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው።
እሺ እ፣ ሲመጡ መታወቂያዎትንና ስልኮትን እንዳይረሱ።
እሺ እሺ።
የስራ ልምድ የተጻፈ ነው እንደ የስራ እንትኖች የስራ አዎ ልምድ የተጻ- የተጻፈ ነዋ።
በ- በቅ እሱንም ይዘው ይመጣሉ። ይመኝሻል ጎተራ ፔፕሲ ብለው ይመጡና ከበኋላ ሰኞ እኛ ደውለን message እንልክሎታለን አድራሻችን።
እሺ እሺ ወንድ- እ- እሺ መረጃ ከየት ነበር የሰሙት ስለ ጉዳዩን?
ስለ ጉዳዩ የሰማሁት ከጓደኛዬ ነው።
ከጓደኛ አዎ እሺ፣ አብረን ይሻላል።
ከሰራዋት ልጅ ጋር በሆነ በወሬ አዎ።
ወሬ ስናወራ እንደዚህ እኮ ስራን የተመዘገብኩ እስኪ ሞክሪ ስትለኝ እሺ ብያት ከሷን የሰማሁት።
በጥሩ እሺ፣ በቃ መዝግቤዎታለሁኝ። ማክሰኞ ሰኞ ደውለን እናስታውሱታለን። መልካም ቀን ይሁንልዎት።
እሺ አመሰግናለሁ።